ጤና ይስጥልኝ ሄሎ ቪዛ ሶፊያ ነኝ። የባኩም ናይንቲ የጉዞ መረጃ ልስጦ
ሲስተር ቴሌግራም የተጠቀማቸው አይደለም እንዴ? ቴሌግራም
እንጠቀማለን እኮ ለምንድን ነው መልስ ማሰጡን ታዲያ? ስንት ሁለቴ አሁን ብር በላችን፣ ትናንትና በላችን፣ አሁንም በላች ቻፓ
እስቲ ቆይሽ
የፎቶ ከነ message እየላኩ screenshot እየላኩ ነው። ምንም ግን መልስ እየተሰጡኝ አይደለም።